hello
አቤት።
ሰላም ሰላም፣ ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አ፣ TikTok እየስማው ነው ኦንላይን እና
እሺ አ፣ Corolla ያልሽው ስምንት መቶ ያልሽው ማለት ነው ስንት ነው አ፣ ቀሪ ክፍያው እያለች ያለች ወይም አስራ አምስት ሃምሳ
አስራ አምስት አስራ አምስት ሃምሳ ሁለት ሚሊዮን ሶስት መቶ ሃምሳ ሺህ ነው። ስምንት መቶ ባንክ ቢመሳሰሉ አስራ አምስት ሃምሳ
no አይ እንትነችውን ነው የሰማሁት እኔ Corolla ስምንት ሺህ ሽ ሌላው በባንክ ያለችውን ኧረ ኧረ እንደዛ የለም አባ ተሰሳ የሆነ ስንት ነው ያለችው?
ስምንት መቶ ባንክ የሚመሰለት ነው እንጂ ቀሪው ነው cash okay cash ስ?
cash አስራ አምስት ሃምሳ
okay እሺ፣ እናትዬ አመሰግናለሁ። መተን ያለን እሺ